ሰላም ጤና ይስጥልኝ።
ሄሎ ሄሎ
ሰላም ዋላችሁ። ሰላም ነው።
እግዚአብሔር ይመስገን።
እ ፕሮግራማችሁን እንከታተላለን እሺ
እና እሸቱን እንዴት ነው ማግኘት የምንችለው? የግል ጉዳይ ለማውራት ፈልገን ነበር።
ያው ጉዳዮትን ይንገሩኝና እኔ ሪፖርት አደርግሎታለሁ። ኮሜዲያን እሸቱ ስራ ላይ ስለሚሆን ጉዳይ የሚቀበለው እኔ ነኝ።
አትሌት ልጅ አለችኝ። ሯጭ ናት። ረዳት አጣ
እህ፣ ለማቆም ተስፋ እየቆረጠች ነው። ረጅም ጊዜ ሆኗታል። ሰው አጥታለች፣ ረዳት አጣች እና እ በዛ በዛ ጉዳይ ልታነጋግረው ፈልጋ ነበር።
ያው እኛ አሁን የበጎ አድራጎት ስራዎችን እየሰራን አይደለም። እ፣ ከዚህ በፊት የተመዘገቡትን በወረፋቸው መሰረት እየሰራን ስለሆነ እንደ አዲስ ምዝገባ አቁመናል። እየመዘገብን አይደለም።
ምን ጊዜ ነው የሚመዘገበው?
ያው ከኛ አሁን አንድ ሺህ አምስት መቶ በላይ ሰዎች የተመዘገቡ አሉ። እነሱን ሰርተን መጨረስ ይኖርብናል። መጨመር
እኮ ለስን ስንት ጊዜ ትጠብቅ? ወረፋ ለማ እኔ ጊዜውን ማወቅ አልችልም።
እ ጊዜውን ማወቅ አልችልም። ስንጨርስ ማስታወቂያ እንሰራለን ቲክቶክ ላይ እና እ፣ ፌስቡክ ላይ
አይ በጣም ስለተቸገረች ነው። እኔም እናቷን አቅም ስለሌለን እና ከም- ከምታቆም ብ- እንድትረዳት እንዲረዳት ፈልጌ ነው።
ያው እኛ ላለመርዳት ሳይሆን መጀመሪያ የምንሰራው በወረፋ ነው። በወረፋ ነው ግን አሁን ደግሞ እኛ ምዝገባ አቁመናል። ምክንያቱም የተመ